ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምደውልልዎት።
አዎ order አድርገው ያልመጡ product ኦች አሉት አይደለም?
እ order አድርገው ያልመጡ product ኦች አሉት።
አዎ አዎ ምን ምንድን ነው የቀረው? ሄሎ
ሄሎ
ሰላም ጤና ይስጥልኝ። ከችፕችፕ ነው የምደውልልዎት።
እ እግዚአብሔር ይመስገን። ሰላም።
ሰላም።
ምን order አድርገው ያልመጡ product ኦች አሉት?
አይ መጥተዋል ሁሉንም መጥተዋል።
ተረክበዋል? የቀረ የለም?
የቀረ ቆይ እንግዲህ አይቼ ደግሞ እደውላለሁ።
አቮካዶና እ green bean ተቀብለዋል?
አዎ እስቲ ላይ አቮካዶ እደውላለሁ።
ተረክበዋል?
አሁን ትንሽ ራቅ ሰፈሩ ራቅ ስለሚል አልግ- አልኩም።
እሺ፣ ስለዚህ ያው አሁን ለነገ ደ- እደውልልሃለሁ።
እንድናሰፋሎት ነው። check ያድርጉና ይደውሉልን። ለነገ እሺ።
የቀረ ካለ እንድንልክሎት ነው።
እሺ እሺ እሺ፣ እናቴ ይደውሉልን ከሁለት ሰዓት እሺ በፊት።
እሺ እንደውላለን። እሺ እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
እሺ